hojjechuu barbaannaa jireenya amma taphatoota haaraa ja'a fi torba garee keenya keessa qabna taphattoota immoo gorsaa fi barsiisaanii deemna isaan barachaa hin jiru jechuudha.
ሄሎ አባ ትናንት ዲፖዚት አድርጌ አልገባልኝም እና በሲቪቨር ነው ዲፖዚት ያደረከው? እሺ ከሲቪ የገባልን ሜሴጅ አለ አይደል? እንዳከፈት ያረጋግ እሱ ሜሴጅ ከሲቪ ስልክ ጋር አድርገህ ቴሌግራም አካውንታችን ላይ ላክልን። እሺ እኮ ልኬው ነበር።
ማን ነው ስም የቴሌግራም ስም?
በዜሮ ዘጠኝ okay።
በስልክ ያወጣልኝ እንደዛ ነው እ በስልክ ስለማይወጣልኝ ነው።
አይደል ሙሉጌታ ነው የሚለው።
ሙሉጌታ አ
መቼ ነበር የላክልን? ትናንትና።
ገና አ እ እሺ አንዴ check እያደረኩት ነው። እሺ
እሺ ስምን የፈለኩት ሙሉጌታ ተሰማ ነው።
አ ስድስት መቶ ብር
አ አ ዘጠና ዘጠኝ አምስት መቶ ዘጠና ዘጠኝ አዎ።
አ
እሺ ለቻፓዎች አሳውቀናል። እሺ እነ- ያው እ፣ ከትናንትና ከ- ከሰዓት ጀምሮ ያልገቡ ብዙ transaction ኦች ስላሉ አ እነሱ manual እያስገቡ ስለሆነ ነው። እሺ ብዙ ወረፋ ስላለ ነው። አሳውቀናቸው already ዛሬ ይገባል።
እሺ እሺ እሺ